ደርሼ ስድስት ደቂቃ
Hello
Hello እ ዳግማዊ አቤት።
እ ሀምሳ አምስት ዜሮ ስድስቱ ማለት ነው።
እሺ እሺ።
እም፣ ለአንተ ስልክ አላነሳልህም ካተማር አዎ በቃ ምግቡን ምግብ ቤት መልሰውና መልሻለሁ ብለህ አሳውቅ። ደውለሽ
ቅድስት ነሽ? አ?
መሰረት ነኝ ዳግማዊ።
አንቺ መሰረት ነሽ? እሺ እ፣ ችግር የለውም መልሰውና መልሻለሁ በል።
እሺ እሺ እሺ። እ? የምር የለም ኬብሉን ይዞት ሄዷል።